ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ይስጣል።
ሰላም ነው?
እግዚአብሔር ይመስገን።
አሊባባ ነው።
አ አሊ ባባ እ የሆነ twelve ቲ ካየ twelve ቲ አይቼ ነበር አሁን TikTok ላይ። hello hello።
ሄሎ
አቤት አቤት፣ አይሰማም?
ይሰማኛል።
አ ቀይ twelve ቲ አሁን አይቼ ነበር TikTok ላይ።
post ተደርጎ እሺ።
አዎ አዎ። እና እሱን information ፈልጌ ነበረ።
እሺ ሌላ ትንሽ ጠብቀኝ።
እሺ።
ስንት ሁለት ሺህ አንድ ሞዴል ነው?
አዎ ሁለት ሺህ አንድ ሞዴል አ ሁለት ሚሊዮን አራት መቶ ሺህ ነው የሚባለው።
ሁለት ሚሊዮን ሁለት ሚሊዮን አራት መቶ ሺህ
እሺ። motors እንዴት ነው?
ያው በፍተሻ ነው የፍተሻ ዋጋ ነው። መተህ አይተህ ታስፈትሸዋለህ መኪናውን።
okay። በፍ- በፍተሻ ዋጋ ነው።
በፍተሻ ነው። አዎ የፍተሻ ዋጋ ነው።
okay። በጣም ጥሩ። እሺ ፓስተር አደባባይ ነው የሚገኘው መኪናው። አዎ
እሺ፣ እናመሰግናለን።
እሺ